hello ጤና ይስጥልኝ ለውዛ ከ ChipChip ነው የደወልኩለት የድንች order ተረክቧል
ቆይቼ ሌላ ሰው ነበረ ልጠይቃት ወይ ስልክ ልስጥህ እኔ የለውም ለዛ ነው okay እሺ አንዴ ቶሎ ያሳውቁናል ልን- ለነገ እንዲወጣለት ስለሆነ
እሺ።
እሺ መልሰው ይደውሉልን ወይ ስልክ ልስጥህ
okay የ group admin እርሶ ስለሆኑ ነው እርሶ ጋር የደወልነው እሺ እሺ check አድርገው ይደውሉልን መልሰው እሺ እሺ እሺ መልካም ምሽት